ስትመጪ እንዳይጠፋሽ ቤቴ አሁንም እዚያው ነኝ ፍቅር መቤቴ ጊዜን መስሏል ብለሽ ሀሳብሽ እንዳይጠም እንኳን ጸባይ ምግቤ ማተለወጠ እስቲ መጥተሽ አለሽ ናላሽ ይታዘበው በእድሜ ካልሆነ በሌላ ወዚያው ነኝ እኔን እንዳታሚኝ አድራሻሽ ስውር ነው አንቺ ብትመጪ ይሻላል ያለሁኝ እዚያው ነው የፍቅር ማስታወሻሽ ልቦናሽ አስቦኝ የመጣሽ እንደሆን አሁን እዚያውን ጊዜን መስላል ብለሽ ሀሳብሽ እንዳይጨም እንኳን ጸባይ ምግብ ማለወጠም እስቲ መጥተሽ አለሽ ናላሽ ይታዘበኝ በእድሜ ካልሆነ በሌላ ወዚያው ነኝ እኔን እንዳታሚኝ አድራሻሽ ስውር ነው አንቺ ብትመጪ ይቀላል ያለው